ስለኝ አለም ተሰግኝ ባኮምራ ተምር ተልሶ
በማስልን ሰላም ነዎት?
እግዚአብሔር ይመስገን። ምን አይነት የጉዞ መረጃ ልስጥዎት? ምን አይነት የጉዞ መረጃ ልስጥዎት?
ያው ገና ጅምር ላይ ነኝ። እንትን ላይ ነው ማስታወቂያ ላይ ያየሁትና ስልኩን እሺ እና የመጀመሪያ ነው እንግዲህ መረጃ ከመጀመሪያው ጀምሮ እንድሰጡኝ ነው የምፈልገው።
እሺ እነግርዎታለሁኝ። ወዴት ሀገር ነው መሄድ የሚፈልጉት?
የት የት ሀገር ነው ያለ?
የፈለጉትን ሀገር እርስዎ ይንገሩኝና የሁሉም ሀገር ስላለ እነግርዎታለሁ።
አሜሪካ ነው መሄድ የምፈልገው።
እሺ